ሰላም ጤና ይስጥልን ቤት
አፕሩቭን ታደረግ ነበር ጅዋዝ
እሺ ስንት ብር ነው
መቶ ነው ያው ሀያ ሀያ እያደረኩ ነው ያዘዝኩት እሺ ወደ ቴሌ ብር ነው ወደ ንግድ ባንክ ወደ ቴሌ ብር ነው።
ወደ ቴሌ ብር ከሆነ እሺ ንገረኝ የሚስት ቤት ቁጥር
የቤስት ቤት በዚ በደወልኩበት ነው ዜሮ ዘጠኝ አስራ ዘጠኝ ስልሳ አዎ፣ ዘጠኝ ሀምሳ አራት ስልሳ ዘጠኝ እሺ ጠብቀኝ እሺ ትንሽ እሺ እያየሁልህ ነው እሺ እሺ
deposit ስታደርግ የደረሰህን text ቴሌግራም ላይ ልከልናል ልከልናል። እሺ እሺ፣ ቴሌግራም ላይ text ኡን ላከልኝ እንጂ እ እ የ deposit ስታደርግ የደረሰህን text ላከልኝ።
ስራ ዛሬ ነው አይደል ያደረገው